Den har jeg ikke engang. Mm. Hello?
ሄሎ የለ ጤና ይስጥልኝ።
አረፍ ይስጥልን።
የሃይማኖት ስልክ አይደለም እንዴ?
ሃይማኖት
እ፣ ሲቢዋን አግኝተን ነበረ። ሃይማኖት ነበር የሚለው ሲቢዋ ላይ ኦኬ ኦኬ ሲቪው ላይ ኦኬ እ፣ እ፣ እ፣ ምን ምን ነበር?
እ፣ ከውዳ vehicle manufacturing ነበር የምደውልልክ።
እ እ ውዳ vehicle manufacturing okay እና በ senior acc- እ፣ በ junior accountant ነት እ፣ ፈተና አላት፣ የጽሁፍ ፈተና okay ከቻለች ዛሬ ዘጠኝ ሰዓት ላይ ትላለች። ዛሬ
የት
ለቡ መብራት አርሴማ ፊት ለፊት
ለቡ ለቡ አዎ
አርሴማ ፊት ለፊት ዘጠኝ አዎ ሰዓት ዛሬ እንኳን ዛሬ እንኳን አትውልም።
የሚሆን አይመስለኝ።
እሺ ነገ ሁለት ሰዓት ላይ
ነገ ሁለት ሰዓት አዎ
እሺ እሺ እሺ ትመጣለች ብቻ
by the way CV ው ጋር የሆነ ስህተት ተፈጥሮ ነው እንጂ CV ው ለ ለስፓ- ለ- ሳይሆን በዚህ ስሌቶች ለራሴ ነው okay እሺ የሆነ ስህተት ተፈጥሮ ነው።
እሺ ስም ማን ልበል አብርሃም እሺ አብርሃም ማን አለማየሁ።
እሺ
እሺ ለቡ የት ነው? እ፣ ከ- ከምን ፊት አርሴማ ፊት ለፊት ነው ያልሽኝ?
አዎ
ለቡ አርሴማ ፊት ለፊት ማለት ነው። ከተቻለ ዛሬ ካልሆነ ነገ ሁለት ሰዓት።
አዎ
እሺ ኦዳ ምንድን ነው?
vehicle manufacturing
ኦኬ እሺ
እሺ